ከሳቀች ከሳቀች ከሳቀች ልጅቷ በመልኳ ምን አለች ከፍትፍት ከፍትፍት ከፍትፍቷ ፊቷ ድንቁሽቁሽ ብላማ ከሳቀች ከሳቀች ከሳቀች ልጅቷ በመልኳ ምን አለች ከፍትፍት ከፍትፍት ከፍትፍቷ ፊቷ ጠይም ዘለግ ያለች አፍንጫ ሰልካካ ጠይም ዘለግ ያለች አፍንጫ ሰልካካ ሳይቀርቧት በሮቆ ሲያት ብታረቃ ሳይቀርቧት በሮቆ ሲያት ብታረቃ ተቋጭ ከሆነች ካልተፈታ ፊቷ ተቆጭ ከሆነች ካልተፈታ ፊቷ ስሜት ይዘጋና አይስብም ውበቷ ስሜት ይዘጋና አይስብም ውበቷ ጎረድረድ ቢላ ስቃ ታስቃለች ጎረድረድ ቢላ ስቃ ታስቃለች ቆንጆ ቆማ ቀርታ ፉንጋ ትዳራለች ቆንጆ ቆማ ቀርታ ፉንጋ ትዳራለች በደም ግባቷ ላይ ከሳቀች ከሳቀች ከሳቀች ልጅቷ ከመልኳ ምን አለኝ ከፍትፍት ከፍትፍት ከፍትፍቷ ፊቷ ቡሽቡሽ ቢላማ ከሳቀች ከሳቀች ከሳቀች ልጅቷ ከመልኳ ምን አለኝ ከፍትፍት ከፍትፍት ከፍትፍቷ ፊቷ የበሰለ እንጆሪ ቢመስል ቅላቷ የበሰለ እንጆሪ ቢመስል ቅላቷ ፈገግ ካላለች አይማርክም ፊቷ ፈገግ ካላለች አይማርክም ፊቷ ለቅላት ለቅላት በርበሬ ይበልጣል ለቅላት ለቅላት በርበሬ ይበልጣል ያለ ጥቁር አዝሙድ መቼ ይጣፍጣል ያለ ጥቁር አዝሙድ መቼ ይጣፍጣል ታይቶ የሚደነቅ ቁንጅና ቅርጽ ነው ታይቶ የሚደነቅ ቁንጅና ቅርጽ ነው ቁም ነገሩ ያለው ከነጎራዴት ነው ቁም ነገሩ ያለው ከነጎራዴት ነው በደም ግባቷ ላይ ከሳቀች ከሳቀች ከሳቀች ልጅቷ ከመልኳ ምን አለኝ ከፍትፍት ከፍትፍት ከፍትፍቷ ፊቷ በደም ግባቷ ላይ ከሳቀች ከሳቀች ከሳቀች ልጅቷ ከመልኳ ምን አለኝ ከፍትፍት ከፍትፍት ከፍትፍቷ ፊቷ እንዳም ለዳመና ፊቷን አጨፍግጋ እንዳም ለዳመና ፊቷን አጨፍግጋ እንደው ተሸክማ ውበት ያለዋጋ እንደው ተሸክማ ውበት ያለዋጋ ስታኮርፍ የምትኖር ሁና ሆና መልከሸጋ ስታኮርፍ የምትኖር ሆና መልከሸጋ የሰውን ፍላጎት አለች የምትዘጋ የሰውን ፍላጎት አለች የምትዘጋ መልከሸጋ ይዞ አርፎ መኖሬታል መልከሸጋ ይዞ አርፎ መኖር የታል ወጣ ባለች ቁጥር አይኔ በዛባታል ወጣ ባለች ቁጥር አይኔ በዛባታል ቆንጆ የወደደ መሽጤና ይሆናል ቆንጆ የወደደ መሽጤና ይሆናል እንኳንስ በሆኖ በህልሙ ይቀናል እንኳንስ በሆኖ በህልሙ ይቀናል ከአይነ ትላልቅ ከስንደዶ አፍንጫ ከአይነ ትላልቅ ከስንደዶ አፍንጫ በሌላ በሌላ ፉንጊታላት ብልጫ በሌላ በሌላ